hello ሰላም ሰላም ጤና ቤት አለን። በቴሌግራም ፌቨን እያወራኋት ነበረ።
እሺ ምን ነበረ? ፌቨን የ account የ account ፌቨን ነሽ?
አዎ okay። አሁን እንትን ኔትወርክ ብያለኝ ስለሆነ ነው።
okay እሺ history ላክልኝ ብለሽ ነበር።
እ እ history ላክልኝ ነበር አዎ።
ብለሽ history ው ላይ ያየ አያሳይም። history ው ላይ ማለት ነው። account history የሚለው ላይ ግን እም ተጫዋች
history ላይ እንዴት አያሳይም?
የጌሙ ሂስትሪ ላይ የጌሙ ሂስትሪ ላይ አያሳይም። መጫወቴን ግን እኮ እዛው ጋር account history ላይ ግን እኮ አሳይቶታል። አይተሻል አይደለ? አዎ አዎ ግን win መሆን አለመሆኑን እዛ ላይ check እንድናደርግ ነበረ።
አውጥቼው ነበር። እኔ ደግሞ እንትን ብዬ አውጥቼዋለሁ፣ ግን እዛ ላይ ያለውን አልጀመረም።
እስቲ ላክልኝ። ዛሬ ተጫውተሃል?
አዎ ተጫውቼ ነበረ። በቃ ያለውን የዚህ ብቻ ነው ያልያዘው የሀያ ሶስት ብሩን አዎ አዎ፣ ሁለቱ እነሱ game ኦች የሚሉት አሉ።
ሳትጫወት ቆርጦብህ ነው win አድርገህ ነው?
win አድርጌያለሁ definitely። ይሄንማ sure ነኝ እኮ ፌቨን።
እንዴት history ላይ የለም ብዬ ነው። ከ history ደግሞ የትም አይሄድም።
አይገርምሽም? ይኸውልሽ ትናንትና እንደዚህ አይነት ነገር አድርጎ ነበር እና ከዛ በኋላ መለሰው።
አዎ ትናንትና ገና እንደቆረጣችሁ ነበር አይደል? ሳትጫወቱ ነበር የሚቆርጠው።
ይቋ- ትናንት እንደዚህ አይነት ችግር ሜቢ ያንተም እንደዛ ኖ፣ ከሆነ ተጫውቼ አሸንፌ ሂስትሪ ላይ አያሳይም ብሩንም ስንት ብር ቆርጦ ነው ያሸነፍከው? ዊን የሚለው በ- በትላንትናው የትላንትናው ረረስ ይዋለሁ ግን አሸንፌ ይቆርጣል። ከዛ መለሰ እኮ አልኩሽ። ከዛ በኋላ ብሩን ማለት እሺ፣ ነው አይ የዛሬው የዛሬው የዛሬ ሀያ ዊን ሶስት ያልከው ሀያ ሶስት
እሺ፣ እንትን ያልከውስ ብር አሳይተዋል? ዊን ያደረገዋል?
አዎ እዛው ላይ ታይቶኛል። ልክ ስንት ብር ነበር?
ልታውጪ በሀያ ሶስት ሁለት ከምናምን ሀምሳ ምናምን ብር ሀምሳ ምናምን ብር እንደዚህ ሀምሳ ምናምን ብር ስለዚህ አሁን ሶስቱም ነው የተጠራጠርከው ነው ከሶስቱ ሁለቱ ነው።
ከሶስቱ ሁለቱ ነው።
okay፣ እሺ በቃ አሳውቅልሃለሁ። እሺ እርግጠኛ ሁን ብዬ ነው።
በትላንትና ሀሳቢ መምሳል በሚለው ነበር ነው የቀጠልኩት።
ትናንትናም እንደዚህ win አድርገህ ነበር ነው ወይስ case ኡ ተመሳሳይ ነው? ሄሎ ሄሎ፣ ትናንትም እንደዚህ ዊን አድርገህ ነበር ቆርጦ የመለሰ